Look at this. This should be.
ሄሎ
አቤት ታመነ
አቤት እ ከቢሮ ነው የምደውልልህ እና እና የምትባለው customer እየደወለች ነበር
እሺ እና አልቆየሁበትም። አምስት ደቂቃ ነው ያረፈድኩት፣ ጥሎኝ ሄደ አለች።
ስድስት ስድስት ጊዜ ነው የደወልኩት እሷ በር ላይ ስንቴ ነው የቆምኩት ተለዋጭ ስልክ ሞከርኩኝ አይሰራም
ኧረ ተለዋጭ አዎ ስድስት የደውዬላታለሁ ሳልወጣ ገና ከሳሮን ጋር ሆኜ ሀያ ሁለት ማለት ነው okay። ስለዚህ አሁን ርቃል ማለት ነው፣ ርቄያለሁ አዎ ሄጃለሁ ሌላ customer እየጠበቀኝ ስለሆነ ተመላሽ የሚሆነው አዎ
ቻውስ